ሄሎ
ሄሎ እንዴት ዋልሽ እናት?
ደህና ነኝ። እንዴት ነዎት?
ሰላም ነው እግዚአብሔር ይመስገን። ከክፍለ ሀገር ነው የምደውልልሽ።
እሺ ምን ልርዳዎት?
እሸት እንዴት ነው የማገኘው? እ?
ለምን ጉዳይ?
እ፣ ጎንደር ነው የምደውልልሽ። አንድ ህጻን ልጅ አለ የአስራ አራት አመት ይሆነዋል።
እህ፣
እና እሱ ልጅ እንትን አለ ማናጀር ሲያዘውና ባለፈው አመት
እህ፣ ጆሮውን ብኛ አለው በቃ እንትን አለው በቃ ዘጋው ማለት ነው።
እህ።
እና እናትና አባቱ አቅም የላቸውም እና እንዴት ነው የምንረዳው? እሱን? እኔ ያው ከፋ- እኛ አውዳድ ገንዘብን አይደለም አቁመናል። ወረፋ የያዙ ብዙ ሰዎች ስላሉ
ማለት ብዙም አለ- አሁን እነሱ እ፣ የሕክምና ወጪ በጣም ብዙ ነው። ያንን አይደለም አሁን እንትን ያሉት ቢያንስ ጸበል ለመሄድ እንኳን ትንሽ ፍራንክ ነው የሚያስፈልጋቸው። ያንን ለማድረግ አልቻልኩም እና ከዚህ እንደው እሱን ባማክረው ብዬ ነበር የደወልኩኝ።
እኛ ጋር ከአንድ ሺህ አምስት መቶ በላይ ሰዎች አሉ የተመዘገቡ።
እ፣
እ፣ አሁን እንደ አዲስ የመዘገብን
እህ፣ እህ። አልችም ማለት ነው መመስገን
አ-
ግን በ- እንደው በቃልሽ እንኳን ብትነግሪው ልጁን በቃ ለአንቺ ለራስ እንኳን እንትን ብለሽ እንደዛ እኮ ምትለቂው ልጅ አይደለም። አዎ፣ ሊሆን እንደዛማ ሊሆን ይችላል እኮ ግን እንደነገርኩሽ ወረፋ የያዙ ብዙ ሰዎች አሉ። በወረፋ ነው የምናስተናግደው እና ምዝገባ አቁመናል። እ፣ የ- የእጃችን ላይ ያሉትን እስክንጨርስ ማለት ነው።
እሺ፣
እሺ።
እሺ።